ኃይለ ጤና ይስጥልኝ።
Hello፣ ሰላም ነው?
እግዚአብሔር ይመስገን።
እዚህ ድሬዳዋ ነበረ እና ማስታወቂያ አይተን ነበር። ስንት ሰዓት ነው ዛሬ?
ዛሬ አስራ አንድ ሰዓት ነው የሚጀምረው ፕሮግራሙ።
አስራ አንድ ሰዓት okay። መግቢያው ስንት ነው?
መግቢያ መደበኛ ሶስት መቶ ብር፣ VIP አምስት መቶ ብር፣ ለተማሪዎች ሁለት መቶ ብር።
በተማሪ ሁለት መቶ አዎ
ኦኬ፣ እሺ፣ ተመዝግበው ቦታ መያዝ ይችላሉ።
okay፣ እሺ።
እሺ ስሙትም አልበል hello hello